Hello ጤና ይስጥልን ልጅ።
ጤና ይስጥልኝ። የአሁኑ የደወልኩልሽ ልጅ ነው። Sorry እሺ እሺ ተቋርጦ ነው። በቃ በአካል ልምጣና ልማር።
እሺ ይቻላል። አድራሻ እንትን ልበልና ልመዝግቡ።
አድራሻ በቂ አዳማ መረጃ እሺ፣ ይቅርታ ኪስ ተሞልቶብኝ ነው። እሺ ስለ አከፋፈሉ ሁኔታ ልንገሮት አቶ ዳዊት። Hello ምናልሽኝ?
ስለ አከፋፈሉ ሁኔታ ልንገሮት።
እሺ
እሺ ሶስቱ የስ- የሶስት ወር ኮርስ ነው። በአካል ስለሆነ እሱ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ሰኞ፣ ሮብ፣ ዓርብ ካልሆነ ማክሰኞ፣ ሐሙስ፣ ቅዳሜ ነው። ትምህርት የሚሰጠው ከአስራ አንድ ተኩል እስከ አንድ ተኩል። ያከፋፈል Okay።
ሁኔታ
Okay በ credit hour ነው የምናስተምረው።
እሺ ለሀያ ሰዓት ቆይታ ይኖረናል ማለት ነው። ይህ ማለት የአንድ credit hour ዋጋ ሰባት መቶ ሀምሳ ነው።
እሺ በብር ስንቀይረው ሀያ credit hour ኡን በሰባት መቶ ሀምሳ አስራ አምስት ሺህ ክፍያችን ማለት ነው።
Okay ግን አቶ ዳዊት ቀድሞ እርስዎ ከገቡ- ከየካቲት ሀያ አምስት ቀን በፊት ከተመዘገቡ እህ፣ ሰላሳ አራት percent discount አለ። ይህ ማለት የአንድ የ credit hour ዋጋ ሰባት መቶ ሀምሳ የነበረው አምስት መቶ ይሆናል ማለት ነው።
Okay ይህ Okay ማለት ሀያ credit hour ን በአምስት መቶ አስር ሺህ
Okay አስር ሺህ ብር ይሆናል ማለት ነው።
Okay
ስለዚህ መግቦት
በቃ ችግር የለም። መዝጊ እሺ አቶ ዳዊት ስልክ ልንገሮት እና ቢኒያም መለሰ ይላል የኢትዮጵያ ንግድ ባንክ ነው የሚያስገቡልን ዜሮ ዘጠኝ ሰባ አምስት
እሺ አንዴ አንዴ ይቅርታ እሺ
ዜሮ ዘጠኝ ሰባ አምስት ዜሮ ዘጠኝ ሰባ አምስት ሀምሳ አንድ ሀምሳ አንድ ስልሳ ሶስት ስልሳ
ስልሳ ሶስት ስልሳ ስልሳ
እሺ እዚህ ላይ ደውዬ ነው እንትን የምለው አይ አይደለም በዚህ ስልክ ቁጥር አሁን እኔ በነገርኩት ማለት ነው ስም ስልኮትን ኢሜይል አድራሻ እና ያስገቡበትን receipt ፎቶ አንስተው ይልኩልኛል ማለት ነው እኔ መዝግባለሁ በቴሌግራም በቴሌግራም በቴሌግራም?
አዎ አዎ አቶ ዳዊት እሺ እሺ ስለደወሉ እናመሰግናለን መልካም ቀን Thank you እሺ እሺ እሺ ሰላም አለይኩም